ጤና ይስጥልኝ ጤና ይስጥልኝ። እንትን withdraw አድርጌ ነበር አሁን ስድስት ሺህ ብር ከአንድ አስር ደቂቃ በፊት አስራ አምስት ሀያ ደቂቃ በዚህ ስልክ ነው።
አ
እሺ አንድ ደቂቃ check ላድርገው።
እሺ
okay ላይ process ላይ ስለሆነ ነው። እሺ
እንትን እያለ ይቆያል። ሌላ ሌላ አዎ ፓፓ ማለት ነው ከአንድ ሰዓት እስከ ሁለት ሰዓት ይፈጃል እና ጠብቀው፣ ችግር የለም። እሺ እሺ።
እያልኩኝ ነው